hello ሰላም ጤና ይስጥልን። እ ይቅርታ ሀናን እ
ነኝ
ከዊፕላስ ነበር የምደውለው የእኛን application አውርደሽ ነበር
እሺ እና አንቺ ተ- ተጠቃሚ ነሽ ወይስ አሽከርካሪ ነሽ? እሺ የተመዘገብሽው አንቺ አሁን አሽከርካሪዎቻችን የሚመዘገቡበት ላይ ነው እና ተጠቃሚ ከሆንሽ ዊፕላስ solution user የምትላለች እዛ ላይ register እንድታረጊ እና አሸናፊ የሚያደርግሽን referral code ከዛ ላይ እንድትወስጂ ነው። እሺ አመሰግናለሁ። መልካም ቀን ይሁንልሽ።